የምትጨምራት ትኖር መጽሁፍ መልክ ነች።
ሄሎ ሄሎ hello፣ ጤና ይስጥልኝ።
hello አብሮ ይስጥልን።
ከቺፕቺፕ ነበር ምደውሎት እሺ order አድርገን መጣ አይተም ነበሩት complain አቅርበው ነበር።
አዎ ምን ነበር የቀረው?
ፓስታ ፓስታ ነው። ሌላ አለ? ፓስታ እሺ ነገ መቀበል ይችላሉ? ነገ እንላክሎት።
ይቻላል። አዎ የት ነበር location ኡ?
ሳሪስ አዲስ ሰፈር።
ሳሪስ አዲስ ሰፈር።
አዎ እሺ ነገ እንልክሎታለን።
እሺ እሺ እሺ መልካም ምሽት።